hello ሰላም ጤና ይስጥልኝ። ቤት ቤት አሎ withdraw አድርጌ ነበረ።
በዚህ ስልክ ነው።
አዎ በዚህ ስልክ
ስንት ብር?
ሀያ ሺህ ብር
አፕሩቭ አድርጌልሃለሁ። አሁን ይገባል። እሺ
እሺ እሺ
ደወልክ። እናመሰግናለን። መልካም ቀን